Hello ሰላም ጤና ይስጥልን።
አብሮት ስለ ሳሙኤል አቤት ሳሚ ፈርኒቸር።
አይ ሳሙኤል OK ከእንጨት እንጨት ቤት አይደል?
አ እሺ እ ከዊፕላስ ሶሉሽን ነበር ምንደውልሎት?
ከምን ከዊፕላስ ሶሉሽን ነበር ምንደውልሎት?
እሺ እ አገልግሎቶትን ፎቶ በማንሳት ወይም የሚሰሩትን ስራዎች advert ልናደርግሎት ስለፈለግን እሺ የሚሰሩትን ስራ advert ልናደርግሎት ፈቃደኛ ኖት?
ከየት ነው የት እ platform ነው። ሀምሳ አይነት አገልግሎቶች አሉት። በአንድ application ነው። register በማድረግ ድርጅቶች ድርጅቶትን ማስተዋወቅ ይችላሉ።
OK
platform ኡ ልላክሎት።
እሺ ቆይ አንዴ ስለሆንች መልሽልኝ እሺ፣ አመሰግናለሁ።